ሰሞኑን ይጨንቀኛል የማጣሽ የማጣሽ ይመስለኛል ደህናም አይደለሽም ወይ ምነው ጥሩ ሕልም አላይ ደህናም አይደለሽም ወይ ምነው ጥሩ ሕልም አላይ ወይ አልኖርን አንድ ላይ አልሆን አንድ ቤት በህልሜ አየሆች ስትሄድ ስትለይ በሌት